ጤና ይስጥልን ደንበኛችን አብሮ ይስጥልን።
ከ BGI ኢትዮጵያ ጥሪ ማዕከል ነው የምደውልልሽ።
okay፣ ጃምቦ ሀውስ አይደለ?
አቤት።
ጃምቦ ሀውስ ነው አይደለ?
አዎ፣ አዎ።
እሺ፣ ሰሞኑን ለደንበኛ የ BGI መለያ ቁጥር እየላክን ነበረ፣ ደርሶታል?
መለያ ቁጥር አዎ፣ የደረ- አዎ፣ አዎ የደረሰኝ ይመስለኛል።
እርግጠኛ ካልሆኑ የሚመቾት ከሆነ ይይዙታል፣ ልንገሮት።
ኦኬ እስኪ አይችልም አንዴ ቁጥር አይችልም። እሺ ሀምሳ ሀምሳ ሀምሳ ኖ ሀምሳ ሀምሳ ብቻ ሀምሳ ሰማንያ አንድ ሰማንያ አንድ ሰላሳ ስድስት ሰላሳ ስድስት ዜሮ አንድ አዎ፣ ይሄ ለመሆኑ መለያ ቁጥሩ ሰማንያ ስድስት ሰባት ላይ መዝራት አገልግሎት ማግኘት ይችላሉ። የድራፍት ማሽን ጥገና እንዲሁም የእቃ አቅርቦት ኛውንም አገልግሎት ሲፈልጉ በዚህ ደውለው ይሄንን ተናግረው እኛ አገልግሎት ማግኘት ይችላሉ።
እሺ እሺ አመሰግናለሁ። እሺ እናመሰግናለን። መልካም
አይ